ሰላም ጤና ይስጥልን ቤት ቤት
ተቋርጦብኝ ድጋሚ ደወልኩ። እንትን withdraw አድርጌ አላስገባም ነበር።
እሺ ወዴት ነበር እዛ- ያደረግኸው?
ወደ ንግድ ባንክ እም፣ እሺ በዚህ አይደለም፣ በዚህ ቁጥር አይደለም።
እሺ ንገረኝ ቁጥርህን የቤት ቤቱን ስልሳ አንድ ዜሮ ዜሮ
ስልሳ አንድ ዜሮ ዜሮ ዜሮ ዜሮ
ሰላሳ ዘጠኝ ሰላሳ አንድ ስንት አልከኝ?
ሰላሳ ዘጠኝ ሰላሳ አንድ እሺ መቼ ነበር ያደረግኸው?
ማታ
ሶስት መቶ ብር ነው አይደለ? መህዲን መህዲን ወደ ንግድ ባንክ account አዎ፣ process ላይ ነው ያለው። ይስተካከላል ብለዋል ለቻፓዎች አሳውቀን እና ይገባል። ዛሬ ትንሽ ጠብቅ።
ይቆያል።
አይ ዛሬ ይገባል ብለውናል። ትንሽ ጠብቅ።
ዛሬ ማለት ቀኑ ሙሉ ነው ወይስ?
አላወኩም፣ ሰዓቱን አልነገረንም፣ ግን እያስተካከሉ ስለሆነ OK እነሱ ችግር ነው።
ይገባል። አዎ፣ የምልህ process ላይ ስለሆነ ያው እነሱ ጋር ነው እንትን የሚሉት የሚያስተካክሉት፣ እኛ ጋር አይደለም።
እሺ check ማድረግ ከፈለክ ደግሞ ድጋሚ ደውል፣ ችግር የለውም። እሺ፣ እሺ፣ እናመሰግናለን።
ለምሳ